ጤና ይስጥልን ቤት ቤት ነው የምንወደው
አሁን አወጣሁት አራት ሺ አራት ሺ አውጥቼ እሺ
ሁለት ሺ ብቻ ደረሰኝ። ሁለት ሺ አልደረሰም።
በዚህ ስልክ ነው
አራት ሺ አውጥቼ አዎ፣ በዚህ ስልክ ነው እሺ ደረሰው።
አንዴ ጠብቀኝ check ላድርገው
እሺ አድርገው አምስት ሄሎ ሄሎ
አቤት ቴሌብር account አስራ አምስት ዜሮ ሰባት ዜሮ ሶስት ሰላሳ አንድ አዎ እሺ ያው confirm አድርጌልሃለሁ ገብቶልሃል እሺ check አድርገው ስለደወልን አዎ፣ እሺ፣ አመሰግናለን እሺ መልካም እላለሁ።
ምሽት አዎ እሺ እሺ እሺ